አልሞትንም ለካ ሌቱን አሳልፈን ለካ ተናብረን አልዋልም ለካ ለካ በድናችን ነው ለካ የሸክላ ፏፏታ አቤት ያ ሁሉ ሳት ስላቀያ ያ ሁሉ ጨዋት ምን ነው የጋለው ፍቅር ውሃ ደፋችበት አንቺስ ማስመሰሉን እንጂ መሆን ባታውቂበት ለካ ለካ በእድሜያችን ነው ለካ ያዝነው ጨዋታ ወትሮት መቼ ይመጣል ብለሽ ወትሮት ያለ ፍቅር ደስታ ለካ ሙካታ ነበርና ጋ የገደል ማሚቶ በቃ የፍቅራችን ልሳን በቃ ቀረ ተስተጋብቶ ዘመናዊነቱ የጊዜው ስጦታ እርስ መግለጥ ሆኖ መላክ በፈገግታ ገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን ምንደው ላይ ሆንልኝ አደቀምኩት ልቤን ዘመናዊነቱ የጊዜው ስጦታ ጥርስ መግለጽ ሆኖ መላክ በፈገግታ ገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን እንደው ላይ ጎንልኝ አደከምኩት ልቤን ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳለፈን ቀና አብረን አሏለም ለካ ለካ በድናችን ነው ለካ ሸክላ ጓጓታ አቤት ያ ሁሉ ሳቅ ስላቅ ያ ሁሉ ጨዋታ ለካ ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳልፈን ለካ ተናብረን አልዋልንም ለካ ለካ በድናችን ነው ለካ የሸክላ ፏፏታ አቤት ያ ሁሉ ሰዓት ስላቀያ ያ ሁሉ ጨዋት ምነው የጋለውን ፍቅር ውሃ ደፋሽበት አንቺስ ማስመሰሉን እንጂ መሆን ባታውቂበት ለካ ለካ በእድሜያችን ነው ለካ ያዝነው ጨዋታ ወትሮት መቼ ይመጣል ብለሽ ወትሮ ውስጥ ያለ ፍቅር ደስታ ለካ ሙካታ ነበርና ጋ የገደል ማሚቶ በቃ የፍቅራችን ልሳን በቃ ቀረ ተስተጋብቶ ይህም በአንድ ልቤ ይኸው ስደላደል እንግዲህ ይቆጭሽ የሰራሽው በደል እኔም አልታመን አንቺም አትሞችና ለወቀሳ ያብቃን ሁሉም ይለፍና እናሁን አይመችም አይታየንና ይኸው በአንድ ልቤ ስደላደል እንግዲህ ይቆጭሽ የሰራሽው በደል እኔም አልታመም አንቺም አንቺም አትሞችና ለወቀሳ ያብቃን ሁሉም ይለፍና እናሁን አይመችም አይታየንና ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳልፈን ቀና አብረን አሏለም ለካ ለካ በድናችን ነው ለካ የሸክላ ቋቋታ አቤት ያ ሁሉ ሳቅ ስላቅ ያ ሁሉ ጨዋታ በካ ፍቅራችን ተሞሸሽ በካ ነገር ተበላሽ በካ ፍቅራችን ተሞሸሽ በካ ነገር ተበላሽ